hello ጤና ይስጥልኝ ቤተሰብ ራሄል ነኝ። በኮም ልርዶ
ሰላም ናችሁ?
እግዚአብሔር ይመስገን።
ምንድን ዛሬ ቴሌ እንትን ምንድን ቤት ቤት ቴሌግራም አልሰራለን አልሄዳለን እኮ አልመጣለን ወደ እናንተ check እንዲደረግልን ለመላክ እሺ
እምቢ አለን።
እየሰራ ነው፣ ቀን እያወራንበት ነው። connection ይሆን connection ሊሆን ይችላል።
አዎ ነው እንጂ ያለን ማለት የ customer request እየመጣ ነው ቴሌግራም ላይ።
እሺ check ላድርግ ማየሽ። thank you።
እሺ ግን በዚሁም ልቀበልህ እችላለሁ፣ ችግር የለውም።
እሺ ቁጥሩ ልንገርሽ ምን ነበረ ኬዙ?
እ፣ ማለት check እንዲደረግልኝ ነበር እና ብዙ ትኬት ነበር የቆረኩት።
okay እሺ፣ ሁሉንም check እንዲደረግልህ ነው የቆረጥከውን ትኬት እንዳለ።
አይ አሁን ለማ አላስቸግርሽም።
እሺ።
መጥቼውን ያለው እሺ ንገረኝ ቁጥሩን፣ ችግር የለውም።
ኢ
እሺ
አስራ ስምንት
የአስራ ስምንት
ኢ ኢ ፎር ኢሳያስ
እም ኢ ኢ ነች እኮ ኢ አስራ ስምንት ከዛ አ፣ ዘጠኝ እሺ
ቢ እሺ
ስድስት ዘጠና ዘጠኝ ስድስት ዘጠና ዘጠኝ ኤ ኤ ኖ ስድስት ዘጠና ዘጠኝ ብሎ ስድስት እሺ ስድስት ኤ እሺ
ኢ
እሺ አሁንም E እሺ F F
ከዛ ዘጠኝ እሺ
E
እሺ
B
B
ሰባት ሰባት F
እሺ ሀያ ሰባት
እሺ ከሸር ላይ ነው አይደል የቆረጥከው?
ያ ከእናንተ ቤት ቤት እንትን ላይ እም፣ አ እም፣ ሁለት ሎስ ነው ያለው። ስለዚህ ተመላሽ አይኖረውም።
ምንና ምን ነበር ሉዚዮ ነው
ቪኤፍኤል ቦቹም የሚለው እና እ?
ከኤሲሲ ዩኒየን ጋር ከዩኒየን በርሊን ጋር ያለው ማች ኤፍሲ አራተኛው ቡተን ማለት ነው። አዎ ኦኬ እና የመጨረሻው ደግሞ ሊሃቭሬ versus ኦጂሲ ናይስ የሚለው እ እ ሊሃቭሬ versus ኦጂሲ ናይስ የሚለው
ኒስ ኒስ አዎ
okay ኒስ እ፣ ስንት ነው የገባው ኒስ አንድ እሱን check ላድርግልህ። እሺ ቆይ ጎግል ላይ እሺ።
check ላድርገው።
እሺ።
እም፣ አራት ጎል ነው አጠቃላይ የገባው ማለት ነው ማቹ ላይ።
okay ከዛ አራት አንተ ደግሞ under ሶስት ነጥብ አምስት ነው ያልከው።
አንድ ሶስት ነጥብ አምስት ማለት ምን ማለት ነው ታዲያ እ፣ ሶስት ሶስት ሁለት አንድ ማለት ነው። ከሶስት ነጥብ አምስት በታች ማለት ነው። ያ ማለት ሶስት ሁለት እና አንድ
አራትን አያጠቃልልም አይ አንደር ከሆነ ማለት ከሶስት ነጥብ አምስት በታች አይደለ? አራት ደግሞ አዎ።
በላይ ነው።
እዚህ ጋር ነው ችግሩ።
አያጠቃልልም እ እሺ እሺ መልካም ቀን።